ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን። አባት ምን ለቀዋል?
የሆነ ማርክቱ ሲ አርባ ምናምን አይቼ ነበረ።
ማርክቱ
አ
ይለካል። ማርክቱ አባት የቆየ ነው።
የቆየ ነው።
አ የቆየ መኪና ሌላ ምን አለ?
አሁን ላይ ያለን ሃይሩስ ቢጎ አለን፣ ዲዛይር አለን፣ ካሽካ አለን፣ ሚስት ቡሽ ባንክ አለን ያለው ባንክ ያለው እኮ አሉ። ሁሉም ባንክ ይመቻችላቸዋል። ሁሉም መኪኖች አይደለም።
ባንክ ይወጣሉ።
እህ እህ።
ባንክ ይወጣላቸዋል። ሁሉም መኪኖች ባንክ ይወጣላቸዋል።
በቃ ጥሩ እሺ፣ እደውላለሁ። እሺ።
እሺ አባት።